ሰጥቻለሁ ለስሙም ክብር ሁሌም እዘምራለሁ ሁሌም እዘምራለሁ ኃያሉ አምላኬ ይኸው ምሮኛል እዚያ ከጨለማ አውጥቶኛል እንዲህ ምሮኝ ብርሃን አይቻለሁ ለስሙም ክብር ሁሌም እዘምራለሁ ሁሌም እዘምራለሁ አሳዳጆች ዋና የነበርኩኝ በአምላኬ ፍቅር ተሸነፍኩ። ዛሬም አፎይ ሙሉ ሰው አድርጎኛል፣ እንዳየው አይኖቼን ከፍቶልኛል። አሮጌው ማንነት ሲቀየር በልቤ ላይ ኢየሱስ ሲከበር በገናዬን ያስኩኝ ላመልከው እንዲህ አማረብኝ በርሱ ነው እንዲህ አማረብኝ በርሱ ነው እንዲህ አማረብኝ በርሱ ነው እንዲህ አማረብኝ በርሱ ነው እንዲህ አማረብኝ በርሱ ነው ኃያሉ አምላኬ ይኸው ምሮኛል እዚያ ከጨለማ አውጥቶኛል እንዲህ ምሮኝ ብርሃን አይቻለሁ ለስሙም ክብር ሁሌም እዘምራለሁ ሁሌም እዘምራለሁ ልስገድለ ዛሬም ክብር እንጂ የሚገባው እርሱ ነው ጌታዬ። ጨለማዬን ኢየሱስ አብርቶታል፣ ለእኔ ሲራራልኝ አይን አይቶታል። ከታሰርኩበት ተፈትቼ ሲረዳኝ አምላኬ ባይን አይቼ እንዴት ታዲያ አስችሎኝ ዝም እላለሁ? ብዙ ምስጋና መርከባለሁ ብዙ ምስጋና መርከባለሁ ብዙ ምስጋና መርከባለሁ ብዙ እልልታ መርከባለሁ ብዙ እልልታ መርከባለሁ ኃያሉ አምላኬ ይኸው ምሮኛል እዚያ ከጨለማ አውጥቶኛል እንዲህ ምሮኝ ብርሃን አይቻለሁ ለስሙም ክብር ሁሌም እዘምራለሁ ሁሌም እዘምራለሁ